ልብዳይል ሰብል ምላር
ወገዱ እባላለሁ። ባለሙያ ነኝ።
እሺ ስሞትን ማን ያለኝ? ይቅርታ
ኑርበገን ወርቁ።
ሙሉበድን ኑርበገን ኑርበገን
እሺ ስልክ ቁጥሮት ንገሪኝ።
ዜሮ ዘጠኝ አርባ ዜሮ ዘጠኝ አርባ
ሰባ ስድስት
ሰላሳ ስድስት አይደለም ሰባ ሰባ ሰባ ስድስት እሺ ሰባ ስድስት ስልሳ ስምንት ስልሳ ዘጠኝ ስልሳ ስምንት ስልሳ ዘጠኝ የት አካባቢ ነው የሚኖሩት?
ስድስት ኪሎ
እድሜው ስንት ነው?
ሀያ ስድስት
ምንድን ነው መስራት የሚችሉት ስራ ምንድን ነው?
ጅብሰም፣ ቀለም፣ ኳርቲዝ።
ጅብሰም፣ ቀለም እና ኳርቲዝ።
አዎ
እሺ ከዚህ በተጨማሪ ሌላ አለ?
ሌላ የለም።
እሺ ስለ ጉዳይ መረጃ ከየት ነው የሰሙት?
ፌስቡክ ላይ አግኝቼው ነው።
እሺ ሙሉ መረጃውን ወስጃለሁ። ነገር ግን ወደ ስራ ገበያው ለመ- ለመቀላቀል አንድ ቀን ቢሯችን መምጣትና orientation መውሰድ ስላለበት ቀጠሮ ለማስያዝ እንደውልዎታለን።
እሺ እሺ እሺ በተጨማሪም የቴሌግራም ቻናል አለን። የተለያዩ ስራዎችን post ስለምናደርግ link ኡን እልክልዎትና ቻናላችንን ይቀላቀላሉ።
እሺ
እሺ መልካም ቀን።